ጋር አይደለም። ዝም በል አንተ ብቻ ዝም በል።
አይ ይበሉኝ እባክዎት፣ ምን አይነት የጉዞ መረጃ ልስጥዎት?
ጤና ይስጥልኝ። እንትን ነበር
ምን አ፣ ደንበኛ?
የኢትዮ የ airport ስልክ እንድትሰጪን ነበር።
okay የ airlines ቁ- ስልክ ቁጥር አዎ፣ ትኬት ምናምን ዋጋ ምናምን መጠየቂያቸውን።
okay እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ አንቁ አንዴሽ
መስመር ላይ ደንበኛችን አለው አለው እሺ፣ ስልሳ ሰባት ሰማንያ ሰባት ስልሳ ሰባት ሰማንያ ሰባት አዎ
እሺ አመሰግናለሁ። እሺ እሺ፣ ወደ ሌሎች ስለደወሉ እናመሰግናለን። መልካም ጊዜ